Hello. hello ሰላም ጤና ይስጥልን።
እሺ ስድስት ዜሮ አምስት ለ message ተልኮልኝ ነበር።
እሺ ቴሌዊን game ነው። game ኦችን ሲጫወቱ ሽልማት ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ያለ ለመጫወት የሚል ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ ሽልማቶችን ያገኛሉ።
እሺ
እሺ
እሺ አመሰግናለሁ።
እሺ ምንም አይደለም።